ጤና ይስጥልኝ የለቪዛ ኩላይ ነኝ። ባንኮት መኔታ ጉዞ መረጃ ልስጦት።
ማለት ጤና ይስጥልኝ ደንበኛችን።
እሺ ቪዛ ሄሎ ቪዛ የሚል የሆነ የቴሌቪ- ቴሌቪዥን ላይ ማስታወቂያ አይቼ ነበረ እሺ ደንበኛችን፣ እና ትክክለኛ እንትን ነው ገጹ ትክክለኛ ነው አይደለ? ብዙን ጊዜ አዎ።
አሁን ብዙ አሳሳች ነገር ስላለው።
አይ ልክ ነው ደንበኛችን፣ ልክ ነው።
እም፣ እሺ አገልግሎት የምትሰጡት ምንድን ነው አሁን?
እኛ የጉዞ መረጃ ነው የምንሰጠው። የ- የማመልከቻ ቦታዎችን፣ የኤምባሲ ቦታዎች፣ የቲኬት ዋጋ፣ የሚያስፈልጎትን bank statement እና የተለያየ መረጃ ነው የምንሰጠው።
እም፣ okay በቃ ደውላለሁ። እሺ ትክክለኛ ከሆነ ደውላለሁ። ይጤ እሺ ደንበኛችን
እሺ።